hello በደስልን ቤት
የትላንትና ጨዋታ አንድ ጨዋታ miss አድርጌ ነበር። ከአስር ኮዱ ልንገርሽ።
እሺ እሺ
አስር
አስር ሰማንያ ሁለት እሺ
ሰላሳ ዘጠኝ እሺ ሰላሳ
ሰላሳ ዘጠኝ ሰላሳ አዎ።
አስር ሰማንያ ሁለት ሰላሳ ዘጠኝ ሰላሳ ነው።
አስር ሰማንያ ሁለት ሰላሳ ዘጠኝ ሰላሳ
እሺ lost ነው
እ lost ነው
ማለት lost ነው።
አንድ game ነው ግን እንትን ያለው አዎ አዎ refund bonus የለውም።
እሺ ሌላ ልንገርሽ አንድ ደግሞ ሌላ አለ አስር ሰማንያ ሁለት እሺ አስር ሰማንያ ሁለት
ሀያ ሰባት ስልሳ ሰባት ሀያ ሰባት ስልሳ ሰባት ሀያ ሰባት ስልሳ ሰባት ይሄኛውም እንደዛኛው ነው። refund bonus okay የለውም።
odd ኡ ትንሽ ስለሆነ ነው አዎ odd ኡ ትንሽ ነው። loss ስላደረገው game odd ኡ ሲካፈል ከሀያ በታች ከሆነ refund bonus አይኖረውም።
እሺ እሺ እሺ መልካም ቀን